የቀሩት። ጤና ይስጥልኝ ጽሕፈት ቤት ቤቴ ነው የምልደውል።
ትኬት እንትን ብቻታለሁ እሺ ንገረኝ እንትኑ አስራ ሁለት አስራ ሁለት ሀምሳ ዘጠኝ
አስራ ሁለት ሀምሳ ዘጠኝ እሺ
ዜሮ ዜሮ
ዜሮ ዜሮ ስልሳ ዘጠኝ ሌላም አለኝ እሺ
አሁንም አስራ ሁለት እሺ ስልሳ ሁለት እህ
ዘጠና አራት እሺ ዘጠና ሁለት